ኮራራ ነው የሚያደርገን። ማድረግ የማይችላቸው ነገሮች ናቸው። እዚህ ጋር የሚቀመጥ ዛሬ ሄሎ ሄሎ ሄሎ፣ ሀዊ እንዴት ነሽ? ሰላም ነው?
ሰላም ነው?
አለን አለን። cashier እንዲጨመርልሽ ፈልገሽ ነው?
አዎ እንደዛ ፈልጌ ነበረ።
በምንድን ነው የምትሰሪው? አሁን የምትሰሩበት user name አለ cashier አንድ cashier ሁለት ነው አይደል?
አዎ በምንድን ነው የምትሰሩት እናንተ?
እኛ ኪሮን ነው።
ኪሮን እስኪ የ cashier name ኦቹን የምትገቡት login የምታደርጉበትን user name ኦቹን ፎቶ አንሺውና ቴሌግራም ላይ ላኪልኝ እሺ።
okay ከዛ የትኞቹ እንደሆኑ ሌና የሚጨምረውን ጨምርልሻለሁ።
እሺ እሺ